hello
አቤት ጤና ይስጥልኝ አቤት ስለት
ሰላም ናችሁ ወይ?
ሰላም እንዴት ኖት?
እግዚአብሔር ይመስገን። stand-up comedy ውን ለማየት ነበር እና ዛሬ ያለው እሺ ይቻላል። እ፣ ዛሬ ያለ ሰዓት አስራ ሁለት ሰዓት ይጀምራል። ቀደም ብሎ ትኬቱን ያገኛል። ፕሮግራሙ የሚጀምረው አስራ ሁለት ሰዓት ነው። ከአስራ ሁለት ሰዓት ጀምሮ ተመዝግበው አሁን ቦታ የያዙና ትኬቱን ቀደም ብለው መጥተው መውሰድ ይችላሉ።
okay ቢኒያም ብርሃኑ
ቢኒያም ብርሃኑ ቢኒያም ብርሃኑ
ስልክ ቁጥር ንገሪኝ።
እ? እ?
ስልክ ቁጥር ዜሮ ዘጠኝ ሰባ ሁለት
ሰባ ሁለት ሀያ ሁለት
እሺ አምሳ አራት አርባ ሰባት
ለስንት ሰው ነው ቦታ መያዝ የፈለጉት?
እ፣ እስቲ ከ- አሁን ለጊዜው ብቻዬን ነኝ።
እሺ እሺ ለውጥ ካለ በዚህ ጉዳይ ደውዬ እንትን አድርጋቸዋለሁ።
ይቻላል። እሺ መግቢያ አራት መቶ ብር ነው። እስከ አስር ሰዓት ባለው መጥተው ትኬቱን መውሰድ ይችላሉ። እዛው በር ላይ ያገኛሉ።
ሰብር ላይ አለ። በጣም አዎ፣ አመሰግናለሁ።
እያም እዛው ከፍለው ትኬቱን በር ላይ አመሰግናለሁ። ለውጥ ካለ ተጨማሪም እንትን አደርጋለሁ። እሱ ከእንደሚመጣ እደውላለሁ። እግዚአብሔር ያክብርልኝ። ሰላም አካውንት ይክለታል በሱ ይከፍታሉ።